ጤና ይስጥልኝ። ከአሪፍ ነበር የምደውልልዎት። ጤና ይስጥልኝ። ተቋረጠብዎት። ተቋርጦ ነበር። አሁን ከአሪፍ ነበር የምደውልልዎት።
ማን ከአሪፍ ነው የምደውልልዎት ደንበኛችን። አሁን አመልክተው እያሳወቅኩት መስመሩ ተቋርጦ ነበር።
ሰውዬው ተደውሎ ነው እኮ እኔ አይደለም።
እሺ ደንበኛችን፣ በእኛ በኩል ተስተካክሎ እርሱ አይደሉም?
አዎ ሰሩ ነው።
እሺ ደንበኛችን ማሳወቅ ይችላሉ። በእኛ በኩል እንደተስተካከለ ያሳውቋቸው። እሺ እናመሰግናለን። መልካም ቀን